ደህና አስጨርምኝ።
እግዚአብሔር ይመስገን።
ሰላም አደራችሁ ዋላችሁ።
እግዚአብሔር ይመስገን። ደንበኛችን እባክዎ ምን ልርዳው?
እንትን ተሰብሮብኝ ነበር የመቀነሻና መጨመሪያው እንትን የጋዙ ነው
እ እስኪ አንተ ነህ ጠይቅ። ሄሎ
የጋዙ መጨመሪያ መቀነሻ ሬት አይ አይ ነበረበት።
አለችኝ። መ- አይ መ- መግጃና መጨመሪያ አለ መግጃዋ Okay የድራፍት አዎ፣ የ tap።
ማሽኑ አ የማሽኗቺ መጨመሪያና መቀነሻ አለች። ያቺ የሆነች እጀታ ነገር አላት አዎ፣ ታፕ መጨመሪያ አ ታፕ ተሰበረች።
አ ተሰብራ እዛው ስባሪዋ እዛው ቀርታለች። አይጨምርም አይቀንስም።
እሺ እባክዎት እኔ የ BGI ID ዎትን ይንገሩ። የ BGI መለያ ቁጥር ID ስንት ነበር? አብይ ID ስንት ነበር?
ID ማለት እቺ ቦክየና ስታስመዘግብ የካርድ ቁጥር አ የካርድ ቁጥር እሺ። እናት ያ ይቅር እሺ፣
ከእኔ ጋር አለ መሰለኝ። እስኪ
TIN number ኦትንም ካወቁ ይንገሩኝ ደንበኛችን።
እሺ ሀያ ሁለት አራት ዜሮ አምስት
መስመር ላይ ያሉ
እ?
TIN number ኦን ያውቁታል አይደለ?
አ ስንት ነበር? ሁለት ዜሮ ሀያ ሶስት ሁለት ዜሮ ሀያ ሶስት ሀያ ሶስት ሰላሳ ሰላሳ
አስራ ስድስት አስራ ሰባት አስራ ስድስት አስራ ሰባት ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር።
አይ በዚህ case አልተመዘ- አልተመዘገበም።
እሺ የቤቱ ስም ካሳ
አ ካሳብላንካ ባርና ሬስቶራንት ነው።
አ አ ልክ ነህ። ጣፎ ማለት ነው።
Okay፣ እሺ እሺ፣ እባክዎ መስመር ላይ ጠብቁኝ።
እሺ እሺ። መስመር ላይ ተቀምጠናል። ሙዚቃው እዚህ ጋር ነው የሚቀነሰው።
እሺ ሙሉ ስሙን ይንገሩ። መስመር ላይ ያሉ አዎ አለን አለን።
ሙሉ ስሞትን ይንገሩ።
አለማየሁ እ፣ ውብሸት
ስልክ ቁጥር የደወሉበትን ልመዝገብ ወይስ ተቀያሪ ይሰጡኛል?
አዎ አዎ። ይሄን መዝግቢ።
እሺ ልዩ ቦታው የት አካባቢ ነው የሚገኙት?
ጫፉ አንደኛ ብር ጣፎ አንደኛ በር።
ጫፎ አንደኛ በር።
አዎ
እሺ ቅሬታዎትን ለሚመለከተው አካል አስተላልፌልዎታለሁ። የጥገና ክፍሎቻችን በሁለት ሰዓት ውስጥ መጥተው ችግሮትን ይፈቱልዎታል።
እሺ እሺ። እናመሰግናለን።
እሺ ሌላ ምራዶት ነገር አለ?
አይ እናመሰግናለን። በቃ እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎ።
እሺ። አሜን ለሁላችሁ